ጤና ይስጥልኝ ጉዳይ አልማዝ ይባላል። ለባክዎ ምን ልርዳው?
ስራ ለመቀጠር ነበር።
እሺ ሙሉ ስም ይንገሩኝ።
እ፣ የቤት ውስጥ ስራ አይኖረም።
እሺ ሙሉ ስሞትን ይንገሩኝ።
አልማዝ ኃይለ ጊዮርጊስ አልማዝ፣ ኃይለ ጊዮርጊስ
እድሜ
ሀያ ሶስት
በዚህ ስልክ ነው የሚመዘገቡት ወይስ ሌላ ስልክ አለዎት?
በዚህ ስልክ ነው።
እሺ የሚኖሩበት አካባቢ
ደብረ ብርሃን
እሺ እኛ እየሰራን ያለ ነው አዲስ አበባ ላይ ብቻ ነው። አዲስ አበባ ላይ ላሉ ባለሙያዎች እና ቀጣሪዎቹን ነው የምናገናኘው። ከአዲስ አበባ ውጭ አንሰራም።
ነው። እሺ።
አዎ፣ እሺ፣ እሺ፣ መልካም ቀን።